hello ሰላም ጤና ይስጥልን።
አቶ ይስጥልኝ።
ከፊት ፊት ነበረ የምደውሉት።
እሺ ያልተቀበሉት order ነበሩ?
አዎ፣ ችግር ብዬ ብዬ እኮ ተስፋ አስቆረጣችሁ።
ይቅርታ በጣም ነገ እንዲመጣልዎት ነበር። ነገ የት ነው location? ነገ- እኮ ቤት በሚለው ብዬሽ ነበር።
ምን በሚል በቤት አዲስ ገበያ አዲሱ ገበያ ነገ መቀበል ይችላሉ አይደለ?
አዎ ሰሙኑን እንደሚያስገቡት ካደረሱልኝ ስልክ ሰጣለሁ። ግቢ ውስጥ ያሉትን በቃ ነገ ይመጣልዎታል። እሺ በቃ እሺ።
እናመሰግናለን።